Good afternoon, Capital First. Juan speaking. How may I help you, please? ሄሎ steam አገልግሎት ፈልጌ ነበር።
እሺ፣ ይችላሉ።
book ለማድረግ ነበር።
steam sauna ነው።
አ ለ steam couple sauna ሳይሆን?
ቀጠር የ couple አለ ነው እኮ የ couple ነው የፈለኩት።
የ couple እሺ፣ steam ነው ያለው፣ ሳውና የለውም። እና ሰላሳ ደቂቃ የ back እና neck shoulder massage አለው። አምስት ሺህ አንድ መቶ ሰባ አምስት ብር ነው። ለመቼ ነው የፈለጉ?
የ couple አ ለሁለት ሰዓት ነው መጠቀም የሚችሉት። አምስት ሺህ አንድ መቶ ሰባ አምስት ብር።
አምስት ሺህ አንድ መቶ ሰባ አምስት አዎ ለመቼ ነው የፈለጉ?
ለዛሬ።
check ላድርግሎት ስንት ሰዓት እንደሚኖረን።
እሺ
ሄሎ ወይ እ፣ ማታ አንድ ሰዓት ተኩል ላይ ነው የሚኖረን።
OK ወይ።
ምን አሉ?
ልደውል- ልደውል በዚህ ተመልሼ።
እሺ እሺ፣ ሳይያዝቦት ያሲቱ OK እሺ፣ thank you